ሄሎ Hello፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ራሄል ነኝ ከቤት ቤት ነው የምደውልልህ።
እሺ፣ እ፣ እስኪ አስተረጊ።
ትክክል ነበረ። አዎ እና እንት- ትኬቱ ይኸውልህ አንድ lost እና ሁለት void match ነው ያለው።
አዎ፣ void match ደግሞ ማለት አንተ ማታሸንፍም እኛም አናሸንፍም ማለት ነው። ሰክማት አንድ ነው የሚሆነው odd ኡ አሁን እ, ነው?
ስትቆርጠው አዎ ስትቆርጠው ባለ ስድስት odd ም ይሁን ባለ ሁለት odd ም ከነበረ ብቻ void እ።
ከሆነ አንድ ነው የሚሆነው odd ኡ። ስለዚህ አንድ Okay፣ ደግሞ ስታባዛው ምንም እ, ለውጥ አይፈጥርም አይደለም።
ለውጥ ስለዚህ የለም።
አንተ odd ሰባት ብቻ ናት የምትቀረው ማለት ነው።
በቃ አሁን ስለዚህ ገብቶኛል።
ለዛ ነው ተመላሽ የሌለው። እሺ እሺ፣ እሺ፣ እሺ እሺ።
እሺ መልካም ቀን ምን ምክንያቱም አንድ ከአንድ አንድ ስለሆነ ነው። መ- ለምሳሌ ከአንድ በላይ ጎል ያገባል ብዬ ብዬ ነበር የሄድኩ።
አዎ አ- አንድ ነው አንድ ነው የገባው አንድ ነው የገባ። ከአንድ ለሁለቱም በላይ ማለት ነው።
ቢሆን ሙሉ ይሆናል ማለት ነው።
አዎ ከአንድ በላይ ቢሆን ሁለት ቢሆን ኑሮ እ፣ እ፣ win ነበር የሚሆነው ማለት ነው። ከዛ እሺ፣ እንዳልከው አሁን የ total odd ኡ ለሁለት እ፣ ነጥብ አራት ስድስት ተካፍሎ ይገባልህ ነበረ።
Okay፣ አሁን ግን አ- ሁለቱም አንድ አንድ ነው የገባው ጎል።
እሺ፣ እሺ። ቴንክ ዩ ለዛ ነው።
Thank you።
እሺ እኔም አመሰግናለሁ። መልካም ቀን።
እሺ